hello ጤና ይስጥልኝ። Best Bet
እንትን ብር withdraw አድርጌ ነበረ
okay፣ አልገባሉትም።
አልገባልኝም። አንዴ ሶስት ሺህ አንዴ ሁለት ሺህ አምስት መቶ
okay፣ አንዴ ሶስት ሺህ አንዴ ሁለት ሺህ አምስት መቶ በዚህ በደወሉበት ቁጥር ነው።
አዎ በዚሁ
እሺ check ላድርግልሽ።
እሺ እሺ
hello
ወይዬ
ሁለት ሺህ አምስት መቶ በ voucher ነው የወጡት።
አዎ
እ የ Best Bet ሱቅ አለ አቅራቢያው
አ የ Best Bet ሱቅ
የ Best Bet ምን ሱቅ የለም።
okay በ voucher ሲያወጡ እንዴት ነው ኮድ ይሰጡታል።
አዎ code ኡን code ኡን ሱቅ ይዘው ሄደው ነው ገንዘቡ መውሰድ የሚችሉት። አለበለዚያ ወደ account ኡ መመለስ ነው የሚችሉት።
እኮ ወደ ወደ Best Bet ኡ መልሱልኛ።
መመለስ ይችላሉ። እርስዎ ነው መመለስ የሚችሉት። step ኡን እንዴ- ላ- ልላክልዎት?
አዎ ላክልኝና እንዴት እንደመለስ ችግር የለውም። ቀላል step ኦች ናቸው። ቴሌግራም ላይ ላክልዎት። በዚህ ቁጥር ቴሌግራም ይጠቀማል።
አዎ አዎ አዎ
እሺ